ጤና ይስጥልኝ ኢትዮ ጥሪ ማዕከል
አቤት hello ጤና ይስጥልኝ
የኢትዮጵያ አየር መንገድ eticket ነው።
አዎ የበረራ መረጃዎችን የምታገኙበት መስመር ነው ይሄ።
እሺ ለነገ ከአዲስ አበባ ኮምቦልቻ ለነገ ከአዲስ አበባ ኮምቦልቻ እም።
ነገ ደሴ ጠዋት አለ የቀን ጠዋትም ከሰዓት ላይም አሉ ግን ቦታው የከሰዓቶቹ ትንሽ ሞልተዋል አንድ ሰዓት ተኩል ላይ ነው seat ያለው morning
አንድ ሰዓት ተኩል አ morning
okay ከሰዓት የለም የከሰዓቶቹ ሞልተዋል ወንበሮቹ ሞልተዋል ለከሰዓቶቹ እ ወንበሩ ሞልቷል ለከሰዓት
እና ከጠዋት ብቻ ነው ያለው።
አዎ ጠዋት ላይ ነው ያለው ለያዝላችሁ ሰዓት ላይ አንድ ተኩል ላይ
ቆይ እስኪ ልጠይቃቸው።
እሺ አስቡበትና ደውሉልኝ እሺ